ሄሎ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ። ሰላም ነው እግዚአብሔር ይመስገን።
አለን።
ሰው ነው እግዚአብሔር ብቻ የደወሉት ምን ገባህ?
አ- አይ ባለፈው ደውዬ ስልኩን ታዲስ ቀረው እንትን ይሄ ግዢ ክፍሎች ጋር አገናኝታኝ ነበረ። እንትን ምን አይ የብሎኬት አቅርቦት እንዳቀርብ እ፣ ላወራችን ከእነሱ ጋር አገናኝታኝ ነበርና ስልክ ስልካቸው ልስጦች
እ ስልክ ልስጦች
እሺ እሺ
ዜሮ አንድ አንድ እሺ
አራት ስልሳ ስድስት
ምን አልከኝ?
አራት ስልሳ ስድስት ስልሳ ስድስት እሺ ዘጠና ስድስት ሰማንያ አንድ
ሰማንያ ስድስት ዘጠና ስድስት ሰማንያ አንድ
ዘጠና ስድስት ሰማንያ ነው ሰማንያ አንድ ሰማንያ አንድ እሺ እሺ ወንድሜ ቴንኪው እሺ